ጽድቅ ማዲባባ
ካሪና አይቼ ነበር ቲክቶክ ላይ እ ምን አሉኝ አባት ካሪና ስልሳ ስምንት ሺህ ቤት አይቼ ነበር የደወልኩት።
ካሪና አ አስራ ዘጠኝ ዘጠና ሰባቷ አ
ተሽጣለች አባት
ሌላ ዋጋ እስከ ስንት ነው የሚገኙት?
ካሪና አሁን ላይ
ስንት ነው የተሸጠችው?
እሺ ሌላ አለን ግን አስራ ዘጠኝ ዘጠና ሰባት
ስንት ነው የምትባለው?
አንድ ሚሊዮን አንድ መቶ ሀምሳ ሺህ ብር